ታላቅ የኢሬቻ የሰላም ሩጫ መስከረም 11 በአዲስ አበባ እንደሚካሄድ ተገለጸ። ሩጫው በኢሬቻ በዓል ዋዜማ የሚደረግና ብዙሀንነትን የሚያስተናግድ ነው ተብሏል። ሙክታር ጀማል ዝርዝር አለው።
የኦሮሚያ ባህልና ቱሪዝም ቢሮ፣ የኦሮሚያ ስፖርት ኮሚሽንና የኦሮሚያ አትሌቲክስ ፌዴሬሽን ዛሬ በአዲስ አበባ ኦሮሚያ ፕሬዝዳንት ጽሕፈት ቤት አዳራሽ በጋራ በሰጡት መግለጫ እንደተገለጸው መስከረም 11 በአዲስ አበባ የሚደረገው የኢሬቻ የሰላም ሩጫ መነሻውም መድረሻው መስቀል አደባባይ ይሆናል። ርዝመቱ 10 ኪሎ ሜትር የሚሆን ሲሆን ለክንውኑ ዝግጅቱ መጠናቀቁንና ኢሬቻን ለየት ባለ መንገድ ለማክበር መታሰቡን የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ከበደ ዴክሲሳ በመግለጫው ላይ ተናግረዋል።
ኢሬቻ Peace Race ብለን የሰየምነውን በመስከረም አስራ አንድ ፊታችን እሁድ የሚደረግ ይሆናል። እስካሁን በዕቅዳችን የያዝነው አምሳ ሺህ ሰው ይሳተፋል ብለን ነው። አምሳ ሺህ ቲሸርት ታትመዋል። አምሳ ሺህ ሜዳሊያ ስታንዳርዱን የጠበቀ ሜዳሊያ ታትሞ ሀገር ውስጥ ገብተዋል። ቲሸርቱ እየተሸጠ ነው ያለው። ሁሉም የሀገራችን ሕዝቦች ብሔር ብሔረሰቦች እንደሚተሳተፉበት ሁሉም ብሔር በሃይማኖት ሳይከፋፈል በአንድነት ሮጠን በአንድነት ኢሬቻን አክብረን አንድነታችንን የሀገራችንን አንድነት ወደፊት ለመውሰድ አቅደን ተነሳን። በዓል ብቻም ሳይሆን የሁላችንም እሴት እንዲሆን አስበን ነው።
ውድድሩ በሁለት ቡድኖች ተከፍሎ አንደኛው ከተለያዩ ክልሎች ተጋብዘው የሚገኙ አትሌቶች የሚሳተፉበት ሲሆን ሁለተኛው ምድብ መላው ማኅበረሰብ በጋራ የሚሮጠው የኢሬቻ የሰላም ሩጫ መሆኑን ነው የኦሮሚያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ነጋቱ ጁባ የተናገሩት። አቶ ነጋቱ በማከልም የውድድሩን ደህንነትና ጸጥታ ለማስከበር ሰፊ ስራና ቅድመ ዝግጅት መከናወኑን ገልጸው ነገር ግን ደህንነቱን ለማስከበር የሕዝቡ ርብርብም ያስፈልጋል ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ከበደ ዴክሲሳ በበኩላቸው ኢሬቻ የምስጋና የሰላም ተምሳሌት እንደመሆኑ መጠን ለሀገር ግንባታና ለኢትዮጵያ ብሔር ብሔረሰቦች አንድነትና አብሮ መኖር መሰረት እንዲሆን ታስቦ እየተሰራ መሆኑንም ተናግረዋል።
ከመሪ ቃሉም መረዳት እንደሚቻለው በዚህ ዓመት የሚከበረው ኢሬቻ ድሮ ከላቀ ሁኔታ እንዲከበር ነው። እዚህ ፊንፊኔ ላይ የሚከበረው ዓመታት ከተቋረጠ በኋላ የሚከበር በዓል ነው። ሆራ አርሰዴ ቢሾፍቱ ላይ ሲከበር ቆይተዋል። በሚሊዮን የሚቆጠሩ ታዳሚዎች ሲታደሙ ቆይተዋል። በዚህ ዓመት እዚህ በመዲናችን ሲከበር በእሬቻ ላይ ያለን ተስፋ ለሀገር ግንባታ እንደሚጠቅመን በስፖርት ማስተዋወቁ ተገቢ ሆኖ ስላገኘ ነው ነው የኢሬቻ ሰላም ሩጫ ሁሉም የሚሳተፉበት ሁሉም አሸናፊ የሚሆንበትም ነው ተብሏል። ለግንባር ቀደም አትሌቶች ልዩ ሽልማት መዘጋጀቱን የገለጹት የኦሮሚያ ስፖርት ኮሚሽን ተወካይ አቶ ጌታቸው ጉርሙ ናቸው።
እንግዲህ ይህንን የኢሬቻ Peace Race የሰላም ሩጫ ከዓለም አቀፍ ደረጃ ጋር አስተሳስረን በዓለም አቀፋዊ ደረጃ እንዲኖረው ታስቦም የተዘጋጀ ስለሆነ በዚህ ጅማሮ ላይ ይህን ውድድር በጣም ሰላማዊ ማድረግ ተሳታፊዎች ሩጫው የሚፈልገውን ዲሲፕሊን ስነ ስርዓቱን ጠብቀው እንዲሳተፉ ይጋበዛሉ ማለት ነው። ተሳታፊዎች አሁንም ማራኪ የሆነ ሽልማት አላቸው ማለት ነው። የወርቅ ሜዳሊያ ላስመዘገቡት እስከ 50 ሺህ ብር ሽልማት አለው። የብር ሜዳሊያ 30 ሺህ፣ የነሐስ ሜዳሊያ እስከ 20 ሺህ ብር ሽልማት ያለው ሩጫ ነው። እንግዲህ ሩጫው ሮጦ ማሸነፍ ብቻ አይደለም፣ ሮጦ መጨረስም ትልቅ value አለው። ስለዚህ የሮጠ ሁሉ ያሸነፈም፣ ሮጦ የጨረሰ ሁሉም አሸናፊ ነው ማለት ነው።
በኢሬቻ በዓል ዋዜማ ኢሬቻ የሰላም ሩጫን ጨምሮ በተለያዩ ጉዳዮች የማህበረሰብ ውይይት የሚደረግበት ኢሬቻ ፎረም፣ የባህል ዕቃዎችና አልባሳቶች የሚቀርቡበት ኢሬቻ ባዛርና ኤግዚቢሽንን ጨምሮ የተለያዩ መድረኮች መዘጋጀታቸውን ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።